ጤና ይስጥልኝ ሁንስፖርት ባኮ ምንርዳዎት
ድሮ ብር አድርጌ አልገባልኝ ጥሬ ካልኩ ነበረ
እ
ወይዘ ድሮ ብር አድርጌ አልገባልኝ
ቴሌግራም ላይ ልከው ነበር
አልቻለ
እ መቼ ነበር የላኩት
ሶስት
ይቆራርጣል ድምፆት ስሞትም አልበል የቴሌግራም
አቤ
አቤ አቤ የሚል የለም
ቴሌግራም እም፣
ስልክ ቁጥር ልስጥሽ
እሺ
ዜሮ ዘጠኝ ሀያ ሶስት እም፣
አርባ ስድስት ሀምሳ ስምንት ሀያ
አበባው ስንት ብር ነው? መቶ ብር ነው?
ሁለት ሺህ ሁለት ሺህ እሺ፣ እሺ check ይደረግሎታል። ይጠብቁ